ሁለተኛ ሹፌር እንዴት ነው እባክህ የምንወጣው?
አሁን ደውዬ ነበር። በአልሽው ስልክ ቴሌግራም account የለም።
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ብለው ነው የሞከሩት።
አዎ ወይ የኔን search አድርጊና hi በይ በዚህ በሰላሳ ሌላ ስልክ ስልክ
እሺ ቴሌግራም በዚህ ቁጥር ነው የሚጠቀሙት?
በሌላ ነው በሌላ ነው።
እሺ ንገሩኝ ደንበኛችን።
ዜሮ ዘጠኝ አርባ
አርባ ሰባ ስምንት
ሰባ አስራ አምስት አስራ አምስት ሀምሳ ሶስት
ሀምሳ ሶስት እሺ ከኛ በኩል መልእክትን